ገበያ አቤት። ሰላም ጤና ይስጥልኝ። ድር ገበያ
ሰላም ነው ሰላም።
ምለው እነዚህ የሚቀርቡት በድር ገበያ አማካኝነት ማለት ነው
እሺ
የሚቀርቡት material ኦች እንዴት ነው ወደ ተለያዩ አካባቢዎች መድረስ እንችሉት ወደ ተለያዩ አካባቢዎች
መድረስ እንችሉት? አዎ።
እ፣ ከአዲስ አበባ ውጭ ከሆንክ በኢትዮጵያ ፖስታ ቤት በኩል ነው ተደራሽ እንዲሆን የምናደርገው። አዲስ አበባ ከሆንክ ደግሞ- ከአዲስ አበባ ውጭ ከሆንክ በኢትዮጵያ ፖስታ ቤት፣
አሀ።
አዲስ አበባ ከሆንክ ደግሞ በ- በ- በፖስታ ደግሞ አሁን የምንፈልገው እንትን ላይኖር ይችላል። ለምሳሌ ሱሪ ቢሆን ለምሳሌ size ኡን ምናምን check እኮ ማለት ለዛ ይኸውልህ እንዴት መሰለህ ስልሳ ሁለት ሀምሳ አንድ ላይ text ስታደርግ የፈለግከውን ኮዶች እኛ ደውለን ከ office ወይም ደግሞ ትዕዛዙን ከተቀበል